አቤት አቤት።
እንዴት አለ?
ሰላም አደርሽ?
እነ ሰፈረ ሰላም አግኝተው ነበር እንዴ?
ሰፈረ ሰላም ቀኑ ካለፈ በኋላ አስተያየት እኮ ትናንት ያቀረብነው ነው አሉ ገባኝ። ዛሬ ይዘው መጡ ለአስራ ዘጠኝ እ ዛሬ ይዘው መጡ ለአስራ ዘጠኝ ብለው
ኧረ አስራ ዘጠኝ የሚባል አልደረሰንም። የኔ የደረሰኝ አሁን እኮ ይዘው የተመ መጡ ነው የምልህ። አግኝተው ነበሩ ያምጡ ብላቸው ነው ብዬ ነው።
አይ እንግዲህ ወደ እናንተ እኔ ማንኛውንም ወደዚያ ግቡ ብያቸዋለሁ። ማንም ይሁን ማንም ወይ አቶ ሙሉዬ የምጠይቅህ እነ ሰማኝ ምን?
አንተን አግኝተው ነበረ ደውለውልህ ነበር?
አላገኙኝም። አላ ለምን ይደውላሉ? እኔ ጋ ታውቂ የለ እንዴ
አይ በቃ አልደወሉም።
እሺ።
እሺ